የኢትዮጵያ የደንኛ መኮንን
ሰላም ነው እንዴት ነሽ? አስመዝግቤ ነበር በሁለት ሰዓት ውስጥ ይመጣሉ ብሎ አልመሰለኝም ነበር ሜንቴን እሺ ነሽ በዚህ ስልክ ቁጥር ነበር ያስመዘገቡት?
አዎ በዚህ ነው እሺ ለሳ ላይ ጠብቁኝ አንድ ጊዜ ሌሎት ጠዋት ላይ ነበር ያስመዘገቡት አይደል?
አዎ ለሚሄድ አዎ
ቡናዊ ግሮሰ ነው።
ቡናው ጋር እሺ ደንበኛችን ተመዝግቧል። ለጥገና ክፍል ተላልፏል። ምናልባት የመንገድ መዘጋጋት ሊሆንባቸው ይችላል ያልደረሱት እስካሁን። ደግሜ መዘግብሎታለሁ።
እሺ እባክሽ አስቻል ኦክሲጅን ስለሆነ እያተነፈሰብኝ ነው ስራ መስራት አልቻልኩም ለዛ ነው እሺ ደንበኛችን መዘግብሎታለሁ። እ፣ መዝግቤ ለጥገና ክፍል አስተላልፌያለሁ።
እሺ thank you ሌላ የምረዳዎት ነገር አለ?
አመሰግናለሁ እሺ ስለደወልን አመሰግናለን። አገልግሎት ላይ ያለ አስተያየት ከሚሰሙ ድምጽ ባለስቀልጡ መልካም ቀን